ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ታቦር እግዚአብሔር ይመስገን።
እ አሁን ደውዬልዎት ነበር ከአሪፍ ፔ
እ እ ከአሪፍ ፔ ነበር የምደውለው። ኤደን እባላለሁ።
እሺ ከአሪፍ ፔ አዎ፣ አሪፍ ከአሪፍ ፖስት ፔ።
ማሽን ማለት ነው። አዎ እሺ እሺ። በ POS ማሽኑ ምንም አይነት transaction ስላላየን በዚህ ሳምንት ምናልባት POS ኡ ላይ ያስቸገሩት ነገር ወይም ያጋጠመው ችግር ካለ ብለን የደወልነው።
የሮማኒክ ሰዋል ቆይ ስለ ስለ ማሽን ወደ ላይ ራሷን ታውቀዋለች። ማሽን
ነጋ እሺ hello አቤት፣ ደውልልሽ ስሜ?
እኮ እምቢ አለኝና ለ supervisor ኡ አዎ።
ላገናኘሽ ግን እንደሚመስለኝ እንትን ቻርጀሩ እንትን ብሎባቸው መሰለኝ ቻርጀሩ ተቋርጧል አለች ለዛ ነው እህ፣ ቻርጅ ማድረግ ያስቸገረው ቻርጀሩ።
አዎ አዎ እንጂ እ, ይሰራል ምንም ችግር የለውም እሺ፣ እሱን መዝግቤሎት እና የእኛ team ኦች መጥተው ያስተካክሉሎታል።
በቃ እሺ በጣም ቻርጀር ደስ የቻርጀር ይላል።
እሺ እሺ።
ስደውል እኮ ሌላ አ- ኦሮምኛ ምናምን ምናምን አለችኝ ወዲያው busy ነበርኩኝ ኬክ ጋር እያወጣሁ ይቅርታ አለች ማለት አዎ፣ ችግር መቶ የለም።
ሰዓት ዘጠና ሶስት ቆየሁብሽ።
ላይ ደውሉልን። ምንም እሺ ችግር የለም።
እናቴ እሺ ችግር እሺ የለውም መልካም ቀን። አመሰግናለሁ።
አሜን አሜን